ኧረ ይቀዘቀዛል የምትሉ በጣም ይጥ- ይጥሞ ስስ ነው ልብስ። እናንተ እንኳን ስንት ነገር አለ ከስር በዚህ ቅዝቀዜ ነው ቅዝቀዛ ነው የምትጠቀሙ? በል ወይዬ ወይዬ ጤና አለ ነው ሰላም ነው እ ኧረ አበበ እያለች ነበር ዛሬ ደግሞ ማርያምን አ አበበ ብላክ ይበትላለች አለ ጠዋት ደውዬላት እያለሁ አለች ወደ ሳይነስ ነው ዝም ብሎ እያፈሬ ነው አለች አዎ እሱ ነው አለች እንግዲህ ልቤን ደከመኝ ምናምን ብል እያልኩኝ አለኝ ልቤን ፍል እያደረገኝ አለኝ አ ቅዝቃዜማ በጣም አሁን ራሱ እኔ ቢሮ ላይ መኪና ሰርቪስ ጠፍቶ
አገሩ ደግሞ ሰው ቀዝቃዛ ነው።
እ
እናንተ ላይ ቀዝቃዛ ነው። እኛ ላይ ግብግድ ብታየው ቀዝቅሶብኝ ነው። አፋናት የጻው
እያለ ከባድ ነው አሁን ዝናብ እየዘነበ ነው ዛሬ
አረምን በእውነት
ያለስ የለም
ላ ብላት ትግራለች
አዲስ ነገር እዚህ አረም ተደፍተን ውለን ገና አሁን ወደ ቤት ልነር ነው።
በቃ ኃይለኛ ሰራተኛ ሆናችኋል።
ኧረ በጣም ሆኝ ተቀጠቀጥን፣ ተቀጥቅጠናል።
ምን
እየተቀጠቀጥን ነው ስሩ ተብለን
አዎ እንግዲህ አይዟችሁ እንግዲህ አጓጉል ጀምራችሁ እርጩት፣ አዎ እርጩት፣ ደግማችሁ ደግማችሁ አስረጩት፣
ምን አልከኝ?
አስረጩታ ያረም
የለውም ብዙም የለው አረሙ ደህና ነው፣ ውብ ነው።
የት ነው ዚያ ነው እዚያ ነን አዎ እሱማ አይኖረው
ኮሌ ኮሌ ይካል
እና አሪፍ ነው ውጤቱ
ቆንጆ ነው።
ገና ነው። ማዳበሪያ ያስፈልገዋል።
ማዳበሪያ እንዲሁ ትንሽ ቤት ያስፈልጋል ነበረ እንጂ ጥቁር ነው። አሁን
አይ አጋቡ እኮ ብዙ ነው ያስፈልገው ብትል ይወድቃል፣ ኋላ ይበላሽባቸዋል። ጠርቢል ፍሬ ፍሬ ጠሪ ባልደው ተው ማግድ እንዳይበታው እንደዛ ነው የሚሻለው።
ከብቱ ነው የጠፋው። ከብቱ ጠፋል።
እንደው መጀመሪያ ዝናቡ ከርሟና ከ- ከባድ ነው ዘንድሮ።
ጠፋል። ከርግ ጠድን ዘረው ነው
አ ለፍታ ለፍታ አወጣ አወጣ ሳትባል
ነበረ ግን ዝም ብሎ የሆነ አረማሞ ምናምን ነገር ሁሉ ነው ወዲያ ያምርስ ያው ለመቅደም ነው የታሰበው ነገር ያ ስለሆነ ነው እኮ አትተገርበት
ዝም ብላችሁ ጓያ ዝሩታ፣ ሽምብራ ወይ ጓያ።
ባጅ የሚዘረው ዝምብሮ ሰው አንቺ ነው
ወል ወደ ቦታ ወሰዱባችኋል አለቃቅለው።
ዋየውን አይወስዱትም፣ ሽንብረውን ነው የሚወስዱት።
በቃ እስኪ እንግዲህ ይታይና ቆይ፣ አሁን አይደለም አይቆይም።
ይቆያል ትንሽ ያለችትን ሞጠር ሞጠር አድርገን ነው የምንዘረው።
ትሸጡታላችሁ ጥሩ ሳሩ አድጓል፣ ግን ያደጋል ነው
እዚህ ላይ እንትኑ
አ
ገብቶ
አረ ገብሱ የገብሱ ሳሩ።
እ አለው
ስለዚህ ትሸጡ ትሸጡታላችሁ።
ሳሩን ነው አዎ የሚዘራ
እ ለዚህ ነው የምንሰራው።
አዎ ያን እያጨደ ይሸጣል፣ ያዘራል፣ እንደው ያ- ያርሳል።
እ ለዚያ ነው የምንሰጠው፣ ለእነዛ ነው የምንሰጣቸው።
በቃ።
እያካፈሉ ማን እንዳጨደው እንጃ አይደው እንደታል ያው ሰው ስራ አሁን?
እየተዋየ፣ አሁን
እ እ እነዚህ ናቸው እዚህ የእያው ራሱ
እንጃ ማን እንዳጨደው እንጃ ታይሎለታል።
እንዳ መጀመሪያ ሰው ሰው ያለው ነገር ቢያርስ
እና እንደዚያ ነው እላለሁ። ጤፉ ከዛ ነው ያምራል።
በቃ አታምነን አ አታምነን አብረናል።
ያርግ ያርግላችሁ ላስታችሁ ተብትቀሩ
እንደዚያ ነው።
በቃ ደርሻለሁ። አሁን ሰርቪስ ጠፍቶ እየጠበቀ መኪና ታክሲ።
በርታ፣ ሰው ደህና ደር።
እሺ እሺ፣ ደውልሻለሁ አሁን
ይሰራል ስልክሽ?
ይሰራል።
እደውልላታለሁ